ስለኛ ቤት
Hello
Hello
Hello ሰላም ሰላም
እሺ ቅድስትን ታገናኘኛለሽ ነኝ እኮ ነኝ።
እሺ ቅድስት አሁን ይትባረክ ነግሬሽ ነበር አዎ አዎ ሀያ አንድ ስልሳ አንድ እም
አልመለሱልኝም። እየጠበቅኳቸውን አልመለሱልኝም። ለዛ ነው።
እኮ እኔ ቆም ያለው
እሺ ትንሽ በቃ እ ይትቤ ሄሎ ሄሎ በቃ መልሰው። እሺ ሬስቶራንት ለምንድን ተመስገናል አቢሩ ስልክ አይሰራም ቴክስት ልከናል አሉ። እንግዲህ ያው መመለስ ነው ታዲያ ስልክ ካልሰራ እኮ አንዴ ተመስገናል አቢሩ አለ እሺ ተይው እኔ አዋራዋለሁ እንደውም እሺ።
እሺ